ጤና ይስጥልኝ ሄለቪዛ ጸግኔ ባኮምና ኢትዮጵያ መረጃ
የትኬት ዋጋ ለማወቅ ፈልጌ ነበረ።
እሺ የትኬት ዋጋ የት ሀገር ነው መሄድ የሚፈልጉት?
ወደ ጀርመን በርሊን።
እሺ ጀርመን መቼ ነው መሄድ የሚሄዱት?
በርሊን በርሊን።
እሺ መቼ ነው የሚሄዱት? ደንበኛችን ከአንድ ወር በኋላ ነው በእርግጥ መሄደው።
እሺ one way ነው ወይስ ደርሶ መልስ ነው?
ደርሶ መልስ ነው።
እሺ ሌሎት አንድ መስመር ላይ ጠብቁኝ። ይቅርታ ደንበኛችን ከአንድ ወር በኋላ ሄደው መቼ ነው የሚመለሱት?
አንድ አስር ቀን ብቆይ ነው።
እሺ እሺ፣ መስመር ላይ ጠብቁኝ አንዴ። መስመር ላይ ኖት?
አዎ አለሁ።
እሺ መስመር ላይ ስለጠበቁኝ አመሰግናለኝ። ዋጋው ስልሳ ሶስት ስልሳ ሶስት ሺ ስድስት መቶ ሀምሳ ብር።
እሺ ደርሶ መልስ ማለት ነው።
አዎ ስልሳ ሶስት ሺ ስድስት መቶ ሀምሳ
እሺ እሺ፣ አመሰግናለሁ።
ሌላ ጥያቄ ይኖሩታል?
አይ የለኝም የለኝም።
ቴሌቪዥን ስለደወሉ እናመሰግናለን። መልካም ቀን ይኑርልዎት።
እሺ እናቴ፣ እሺ አመሰግናለሁ።